ሄሎ ማለት ነው።
ተነስተ እንዴት ነሽ? ሄሎ
እግዚአብሔር ይመስገን።
አዎ የስ ምን መጣው?
አይ እንደ አጋጣሚ መኪናችሁን አየሁትና እ፣ የቤት አይነት ዲዛይን ነገር አየሁና እ፣ ምን አሉ?
ምን እንደሆነ የሆነ የቤት ዲዛይን ነገር አየሁ ሎጓችሁ ላይ ሰው እሺ ምን እንደሆነ ለመጠየቅ ነበር የደወልኩልሽ።
እሺ፣ እኛ የምንሰራው አንድ ሰማንያ ሁለት ሰላሳ አራት መረጃ ማዕከል ነው። መረጃ ማዕከል ነው። መረጃ ይሰጣል። ከዛ በተጨማሪ ቤትና መኪና ላይ ይሰራል።
ምን ምን ማድረግ ቤት እ፣ ይ- ይ- ያሻሽጣል። ምንም
OK፣ ቤት ያሻሽጣል።
አዎ፣ ኦኬ መኪና ደግሞ branch ኦች አሉት። ወደ ሶስት branch ኦች አሉት። መኪና አዲስ አበባ ላይ ያለው branch፣ ጅማና ሻሸመኔም እንደዛው
OK OK መኪና ይገዝ እ፣ መኪና እያገለገሉም የነጠፍን አዲስን መኪና እኛ ጋር ከባንክ ጋር አያይዘን እንሸጣለን ማለት ነው።
OK በጣም አሪፍ። እሱ እንደውም አሪፍ ነው ለኔ። ሶ እም።
የት አካባቢ ይሄድ ታዲያ እኛ የመኪናው?
የምንገኘው መ- መኪና ለመጎብኘት ከሆነ ፓስተር አደባባይ ፊት ለፊት መስቀል ፍላወር ናዝራ ሆቴል ፊት ለፊት እና እንቁላል ፋብሪካ አካባቢ እንገኛለን።
ናዝራ ሆቴል ፊት ለፊት በቃ ወይ እሱ ነው check አደርገዋለሁ። በጣም አይ.
አመሰግናለሁ።
እሺ፣ እኛም እናመሰግናለን አባት።
ቤት ምን አይነት ነው ያላችሁ? የአፓርትመንት አላችሁ እንዴ?
ከፈለጉ አዎ፣ ወዴት አካባቢ ነው ፈልገን እንደውልሎታል።
እ- እሺ እኔ የምፈልገው እንኳን ወደ መ- መገናኛም ቢሆን አይከፋኝም፣ ግን it's OK ወደዚህ ወደ center ሳይሆን ደግሞ አሉ አይደል ጥሩ ዋጋ ያላቸው
አዎ፣
በቃ ሰው ይካል።
እሺ፣ እናሳ- አሳውቆታል። እሺ እሺ ቴንክ ዩ